hello ጤና ይስጥልኝ ቻፓ።
ጤና ይስጥልኝ። አራት ነጥብ አንድ K ያለው follower ያለው ነው ቴሌግራም ቻናላችሁ?
አይ አይደለም፣ ስልክ ቁጥር ልስጦት። የቴሌግራም
እሺ ቢያንስ ዘጠኝ ስልሳ
ዜሮ ዘጠኝ ስልሳ
እሺ ስልሳ
ስልሳ አሉ
እ
ዜሮ ዘጠኝ ስልሳ እሺ ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት ሰባ ሁለት በቃ በዚህ ልክልሻለሁ ታይልኛለች።
እሺ ይህንን save ያርጉና ቴሌግራም ላይ ያገኙናል። እሺ መልካም ቀን።